hello፣ እንዴት ዋልሽ?
እንዴት ዋልሽ?
እግዚአብሔር ይመስገን። ከዊ ፕላስ ነው የምደውለው፣
ከየት?
ከዊ ፕላስ ሶሉሽን።
እሺ እሺ።
ዊ ፕላስ ሶሉሽን አንድ app develop አድርጓልና application እዛ ውስጥ ከሀምሳ በላይ የሆኑ service ይይዛሉ እና አንደኛው የእናንተ አይነት ሲሆን እዛ ላይ እናንተ እንድትመዘገቡ ነበር። ምንም ክፍያ የለውም። ስራችሁን ታ- ታስተዋውቃላችሁ፣ ትገበያያ- ትገበያያላችሁ ማለት ነው። application
idea ሽ ብዙም clear አልሆነልኝም በደንብ አስወጪ። ግን አሁን ስራ ላይ ነኝ ወይ ልደውልልሽ እኔ?
አይ link ኡን ነው የምልክልሽ እዛ እሺ app ኡን አውርደሽ ከዛ ሲመችሽ ነው የምትመዘገቢ።
okay። ከዛ
ከዛ ትመዘገቢያለሽ እ፣ እዛ ላይ መገበያየት ትችያለሽ ማለት ነው። አሁን ላይ እየሰራ አይደለም፣ ምዝገባ ላይ ነን።
እሺ ከዛ ከሚቀጥለው ሳምንት እ፣ አካባቢ ጀምሮ ይጀምራል። አሁን ምዝገባ ምንድን ላይ ነው ነን።
የእኛ advantage?
እ፣ ያው ሰው እ፣ ኦንላይን ላይ እንደመሻሻጥ ማለት ነው። customer okay።
እናንተ በቀላሉ ያገኛቸዋል። ከፈለገ delivery ያለን እኛ okay።
delivery እናደርሳለን ማለት ነው።
እሺ እናንተ ከኛ የምታገኙ ጥቅም ምንድን ነው?
እ፣ የእኛ እንትን እንሰራለን ride ride እና delivery ነው ዋና focus ኣችን።
እሺ okay። ሰው እ፣ ሰው እ፣ book ካደረገ delivery service እናንተ ትሰጣላችሁ ነው ወይ?
አ አ so በቃ advantage ኣችሁ እዛ ላይ ብቻ ነው።
የኛ
okay እስኪ በቃ ስልክ ልላክልሽ እና ቴሌግራም ላይ ነው የምትልኪልኝ?
አይ በዚህ ስልክ ቁጥር ይሆናል አሁን አዎ በደ- ይቻላል፣ ግን እ፣ ስልኩ ጠቅ ጠቅ ስልክ ስለሆነ አሀ እሺ እ፣ እንትን ማለት ስለማልችል ስልክ ልንገርሽ እሺ ዜሮ ዘጠኝ ሀያ አንድ እሺ ሰላሳ ስምንት እሺ ዜሮ ዜሮ እሺ ሀያ አራት
እሺ በቃ በዚህ link ኡን እልክልሽና አውርዳሽው ትመዘገቢያለሽ እሺ ላኪልኝ እና እኛም አውርተንበት ነው።
ቁጥር ላይ አውርተንበት አሁን እኛ ብዙ ጊዜ አ እዚህ በጣም ስራ በሚበዛበት ሰዓት እ፣ ሞተረኛ ምናምን እናውቃለን እና አንዳንዴ የራሳችን walking ምናምን እናደርስበት አጋጣሚ አለ እና ይህ service ጥሩ ነው። service ኣችሁ እንደዚህ አሁን እኛ በፈለግን ሰዓት ሞተረኛ ምናምን ታቀርቡልን ከሆነ ጥሩ ነው ለእኛ።
አዎ እናቀርባለን።
በቃ ችግር የለውም። እሺ ሪፖርት አደርጋለሁ እኔም ጉዳዩን እ፣ እ፣ text አድርጊልኝ እና ያዋለሁ።
እሺ አመሰግናለሁ። መልካም ቀን።
እኔም አመሰግናለሁ። መልካም ቀን።